ሄሎ
ሄሎ ጤና ይስጥልኝ።
ሰላም ቤስቱ ቤት ሰላም ነው።
ሰላም ናችሁ?
እሺ ምናምን እንኳን register ለማድረግ ነበረና ምን ለማድረግ ኮድ ላይ ማለት ነው።
እ?
ኮድ ላይ ኮድ ኮ- ኮድ ስጠው እምቢ ብሎ ነበር ነው።
ምን ላይ ነው?
ይሄ ቤስቱ ቤት application አለ አይደል? ቤስቱ ቤት ነው።
እሺ register ለማድረግ ነው የፈለግ አ አ ለመመዝገብ ፈልጌ። ኮድ ስጠው እምቢ አለኝ።
ኮድ ስሰጠው። እሺ ኮድ ስሰጠው ይኸውልህ ስልክህን ዘጠኝ ብለን የጀመርከው አይደለ?
አ አ ስልክ ቁጥርን ስታስገባ ዘጠኝ ብለን የጀመርከው አ አ እሺ ኮድ ስታስገባ password ስታስገባ ደግሞ የመጀመሪያዎቹን ሁለት ፊደል አድርጋቸውና የመጀመሪያውን capital letter ሁለተኛውን small letter አድርገው ከዛ አምስት ቁጥሮች እና መጨረሻ ላይ አንድ symbol ጨምርበት ወይ ኮከብ ወይ መሰላል አጠቃላይ ስምንት ማለት ነው።
okay ከዛ ራሱን ደግመህ register አድርገሽ
አመሰግናለሁ።
ችግር የለውም።